وي ደርሽ የምታወጣ ሄሎ ሄላ ወይ ወይ ወይ ሄሜላ ነኝ። ምን ነበር?
እንትን ሀያ ሁለት ሰማንያ ነው
ሰማንያ አንድ ሀያ ሁለት ሰማንያ አንድ አዎ።
እሺ
እንትኑ ፒሉ በጣም ልክ አይደለም ጭራሽ አራት ሰራ አስበው ግን ቦኖ አፈረን ነው የሚሄደው እና ኪሎ ሜትሩን ሳ ገብቼ ሳየው በጣም እንትን ያሳየኝ ማለት ነው።
አዎ፣ እሺ ኪሎ ሜትሩን ሳየው በጣም እንትን ነው ግን አይ፣ እዛ ላይ ግን እ ወይ እሺ አየው አየዋለሁ። እሺ እሺ ሀያ ሁለት ሰማንያ አንድ እሺ፣ አይዋል።
ቦኖ አሉ በኪ- በኪሎ ሜትሩ አይደለም ቦኖ ነው የሚሄደው
ለምን ሄደው?
ያው ቦኗ ፈረንሳይ ነው የሚሄደው፣ ግን እዚህ ጋር ኪሎ ሁለት መቶ ሰማ ሁለት መቶ ሀምሳ ሜትር ነው የሚለው እዚቹ ማለት ነው። ግን አይደለም አ- እሷ ደውዬላት ከስተመሯ ቦኗ ነው ፈረንሳይ ማዞር ያልፎ ወደ ጉራራ ኦኬ፣ መሄጃ ቀድሞ ሎኬሽን ወዴት ነው? ቦዋ።
ቦኑ ውሃ ወደ ቦኗ- ፈረንሳይ ጉራ ቦኗ፣ ወደ ኦኬ።
ጉራራ መሄጃ እሺ ፈረንሳይ ቦኑ ውሃ።
ብረት ድልድይ ማለት ብረት ድልድይ ማለት ነው።
እሺ ወደዛ ነው
ዙረት ድልድይ ቦን ውሃ እ-
ማነው ስም? አባ አይቅርም።
ዮናስ ነኝ እኔ።
ሄሎ ዮናስ። እሺ አ ወይ እያየችልህ ነው እንትን የመጣው? እሺ እ?
እሺ በቃ እያየንልህ ነው።
እሺ እና እሺ ጠብቅ ወይ፣ እሺ ዮናስ።
ጠብቅ።
አዎ ትንሽ ጠብቅ፣ ትንሽ ጠብቃ ኔትወርክ ስለሆነብን ነው።
መስመር ላይ አ- አልዝገባ
አይ ያው ታየዋለህ፣ update ይደረጋል። refresh አድርገው እና ያው
okay። አሁን ዝም ብሎ ተስተካክሏል።
ከተስተካከለ refresh ስታደርገው ይመጣልሃል። ታ- ታየዋለህ። ትንሽ ቆይታ ኔትወርክ እምቢ ብሎ ነው።
በቃ እሺ። ለማንኛውም እሺ፣ በጣም አርባ አምስት የማይሆነ በጣም ሩቅ ስለሆነ ይታየሽ።
እሺ እሺ፣ እነግራታለሁ። እሺ እሺ እሺ እሺ